ክልል ዋሽንግተን የህክምና ማዕከል።
ሰላም ጤና ይስጥልን።
አበይ ከኤጀንሲ ነው የምደውለው እናት።
እሺ እሺ
እሺ ኦንላይን ያላደረጋችሁልን ልጆች ነበሩ። ትላንት በቀደም መጥቼ ሁለት ልጆች ነበሩ። አንዷ ገብታ አንዷ ቀረችብኝ። የኔ ቆንጆ
እሺ። እና ኦንላይን እንዲሆን ነው።
አ ኦንላይን እንዲሆን ነበረ
እሺ። ስልካቸው ልስጥ
እ ስልክ ልስጥሽ። ሌላ ወይ ስልክ ልስጥሽ። ሌላ እሺ እናት ያዛው
አዎ
ነገሪ
ዜሮ ዘጠኝ ዜሮ ዜሮ
እሺ ዘጠኝ ዜሮ ዜሮ ሀያ ዘጠኝ ሀያ ዘጠኝ ሀምሳ ሶስት አስራ አንድ ሀምሳ ሶስት አስራ አንድ አዎ እሺ